ምን ልርዳው?
ማለት እግዚአብሔር ይመስገን። ምን ልርዳዎት?
ተደውሎልኝ ነበረ ሌላ ስልኬ ማለት ነው።
ምን አለኝ? ደመያች ተደውሎልኝ ነበረ ከአሪፍ ቤት በዚህ ስልክ እ- እሺ
ከዚህ በፊት ሪፖርት አድርጌ ነበር ነው እሺ። ማን ልበል ስሞትን? ደመያች እ፣ ኢዩኤል ይባል ኢዩኤል ኢዩኤል። እሺ አዎ።
መስመር ላይ ጠብቁኝ አንድ ጊዜ። እሺ ደንበኛችን መስመር ላይ ያሉ
አሀ ይቅርታ መስመር ላይ ስላስቆየሁት። እሺ ተደውሎለት የነበረው እንደተስተካከልሎት ልንነግሮት ነው። እ፣ check ያድርጉት account ኡን።
እኔ አልገባለኝም ግን እሱ እንዳይሆን ብዬ check አድርጌው ከመደወሌ በፊት እሺ የሌብር account ኤ ላይ የለም maybe እንትን ሁሉ አዎ፣ ሁሉ ስፖርት ላይ check ያድርጉት። እሱ ላይ ነው ልናስገባ የምንችለው እኛ።
okay እሺ ገብቶኛል thank you እሺ ለሚያችሁ ሌላ ምረዳዎት ነገር አለ?
አመሰግናለሁ thank you ስለደወልን አመሰግናለን። መልካም ቀን ይሁንልዎት።
እሺ